Hello ሰላም።
ጤና ይስጥልኝ። ሰላም እግዚአብሔር ይመስገን።
እግዚአብሔር ይመስገን ደህና ነኝ። እ፣ መኪና ምናምን እናንተ ስታስታውቁ ነው ያየሁት ስልካቸው እሺ
የለጠፈ የገባ መኪና እንትን አለ- አላችሁ
አዎ፣ ባለ
እ የለጠፈ መኪና
ሁለት ሺ አራት
ምንድን ነው?
ትዌል ትዌል ወይም ደግሞ ዲፎርዲ የላችሁም ለምን ገቢ ነው
ትዌልት ያለን ሁለት ሺህ አንድ ነው።
እ?
ትዌልቲ ያለን ሁለት ሺህ አንድ አለን። ዲፎርዲ ትዌልቲ ደብል ገቢና ነው
ትዌልቲ አይደል የፈለጉት ወይስ በቲንካፑ ነው የፈለጉት ወይስ ደብል ጋቢና ነው የፈለጉት?
በደብል ገቢና
ሃይሉክስ አለን። ደብል ጋቢና ከሆነ ሃይሉክስ ስንት ሞዴል ነው ሁለት ሺህ አስር እና አስራ አራት አለን።
ሁለት ሺ አስር ስንት ነው
ሁለት ሺህ አስሩ አ- አራት ነ- አራት ነጥብ አራት
ባንክ አታመቻችም ባንክ የለም hello
ባንክ ይመቻቻል።
እኮ ባንክ ካመቻቻችሁ በእጅ ስንት
አራት ነጥብ አራት ነው።
እ
አራት ነጥብ አራት ነው የሚባለው። አንድ ነጥብ አምስት ባንክ እናመቻቻለን።
okay አንድ ነጥብ አምስት አዎ የወርቅ የወርቅ ብያስ ከዛ ራስ ምን ያህል? hello
እሺ አባት
hello
መስመር ላይ ነው ይሰማል።
እኮ የወር በወር ስንት ነው የሚከፈለው?